ጤና hello ቤት ቤቲ ነው የምልርዳው እንትን ቁጥር እንድታይልኝ ነበረ። ቁጥር ልንገርሽ እና ንገረኝ።
አስራ ሶስት እሺ ሀምሳ አምስት እህ
ዜሮ ሶስት እሺ ሀያ አንድ
ገና እኮ የዛሬ ጨዋታ ናቸው አይደል?
አዎ አዎ የተካሄደ ያለ ጨዋታ ነው። ጠብቀው አላል- አላለቀም።
አላለቅም። አዎ
ስንት ጨዋታ ይቀራል
ገና የጀመረ የለም።
ነው?
አዎ
እሺ።
እሺ እሺ መልካም እሺ